ስትሉ ሰላም ጤና ይስጥልን ቤተሰብ
ቅዳሜ ቀን በአንድ ጨዋታ ወጥቶብኝ ነበረ እና ብሩ አልተመለሰልኝም።
እ
በመቶ ብር ቆምሬ ነበረ ቅዳሜ ቀን የጓደኞቼ ተመልሷል፣ እኔ አልተመለሰልኝም።
በትኬት ነው
አይ በስልክ ነው። እኔ እኮ አይ አይደለም የበላኸው ትኬት ነው አልበላውም። በአንድ ጨዋታ ወጥቶብኛል ነው እናቴ።
ለውጥ አድርገህ okay።
እ?
cashier code ኡ ንገረኝ
ኢ እ
ኢ
ትኬት አይዲውን ነው የምትነግረኝ ወይስ cashier code ኡን?
አይዲ አይዲ አይዲ